ሄሎ ጤና ይስጥልኝ።
ኧረ ይስጥልን።
ከአርፍቤ ነው የምደውልልዎ። አሁን ደውለውልን ነበር።
እሺ
ምን ልርዶት ደረኛችን?
እ ብዙ ጊዜ ደውያለሁ። ተቆርጦብኝ እንትን ማለት ነው ብር እሺ ወ- ከወደ ዳሽ ቤት እና ወደ ዋላ ልኬ እሺ እና አልደረሰም። ዘጠና ሁለት እና ዘጠና ሰባት ብር ማለት ነው።
እሺ
እና ወደ ዳሽ ቤት ወደ- ብለውን ነበር።
ወደ- እ?
screenshot ልከውልናል ደንበኛችን።
አዎ በእንትና በቴሌግራም እሺ ሀምሳ የቴሌ- አምስት መጨረሻው የቴሌግራም ስሞትን ይንገሩ።
በላይ ማን አሉ?
ንጉስ በላይ ሽሙዬ ንጉስ በላይ ወይም ኑሩ
እሺ
በዚህ በዚህ ቁጥር ማለት ነው።
እሺ እያኖሩት ነው።
በሀምሳ አምስት ላይ ነው የላኩት። ሀምሳ አምስት የእናንተ ማለት ነው። ዘጠና ሁለት መጀመሪያ ዘጠና ሁለት መጀመሪያ ማለት ነው።
እሺ እያየሁሎት ነው።
እሺ።
እሺ አግኝተነዋል ደንበኛችን። እናመሰግናለን። ሲስተካከልሎት እናሳውቁታለን ቴሌግራም ላይ።
እሺ። ዛሬ ይስተካከላል ነገ።
ያው አሁን ደንበኛችን ይስተካከልሎታል።
እሺ። አመሰግናለሁ።
እሺ መልካም ምሽት ይሁንልዎት።